ሄሎ
ሄሎ አቤት
ሰላም ነው?
እግዚአብሔር ይመስገን።
አንተ ምን አይነት መልክ ነው የምንወያየው? ስለ ሀገር መልክ እ?
አጀንዳ ስጡ።
ምን አይነት እንደ ለምሳሌ?
ስለ ነገዋ ኢትዮጵያ ስለ ነገዋ ኢትዮጵያ እሺ ይጠበቃል። እንዴት ይሁን?
ስለምን ምን ቢሆን ጥሩ ነው?
ያው ስለዚህ okay ነው ኢትዮጵያ ከፍ ከፍ ያለ አዎ፣ ማለት እንዴት- ነው አ- አ-
አ-
እሺ አሁን ያለችበት ማለት ነው። አሁን እ።
ያለች ነገር ምን ስለጎደላት ነው እንደዚህ ነገር እዚህ ውስጥ ብጥብጥ ውስጥ የገባ ነው። ስለዚህ okay ብለን ምን ብናደርግላት የነገዋን ኢትዮጵያ ልንገነባ እንችላለን፣ ለትውልድ ልናስረክብ እንችላለን የሚል አጀንዳ ነው።
እና ይሄ- ይሄን ብቻ ነው ወይ ከሀገራችን ውጭ በተመለከተ
ሀገራችን ውጭ ምን አለን?
ማለት ቦርድ የለንም፣ ዋናው አላማችን ድር የለንም፣ ቦርድ የለንም። ከጎረቤታችን እናወጣቸው። አሁን ለምሳሌ እንደ ሳን እንደ ሶማሌ
እኮ እኮ ኢትዮጵያ ትኖር ነው የጎረቤት ሀገር ሊኖረን የሚችል ከሌለች ጎረቤት ሀገር የሚባል ነገር አይኖርም።
ነው እሱም ኢትዮጵያ ነው።
ኢትዮጵያነቷ እንድትል ምን መደረግ አለበት?
እና እሺ፣ የት ነው- ውይ- ውይይቱ የት ነው? የት ነው? ሄሎ ሄሎ
ውይይቱ የሚካሄደው ወይ ደግሞ ኢትዮጵያ
እ፣ ውይይቱ አጀንዳዎች ማም- አጀንዳ ጽፈው ማምጣት ይችላሉ። እዚህ ሽሮ ሜዳ ከኤፍሲ ጎን ነው።
okay፣ እሺ፣ እሺ፣ እሺ። አመሰግናለሁ።
እናመሰግናለን። ቻው